አብራችሁ ገጣሚ ነው መደወል አለባችሁ ብያለሁ። የታሩት አልፋም እኛ ከሰራ ነው
አቤት ሄሎ ጤና ይስጥልኝ ያዕቆብ ጤና ይስጥልኝ።
ሰላም ከችፕ ነው የደወልኩሎት እሺ ያልመጣሉት ኦርደር አለ አይደል አዘዘኝ ድን- አዎ።
ድንችና እ፣ ድንችና ሽንኩርት አዎ ነገ አዎ።
ላክልዎት ነበር መረከብ ይችላሉ እንዴ ነገ ችግር የለም። በከ- የት ይምጣ እ?
location የት ይምጣ location ቦታ እ፣ ኮካ ማዞሪያ አማኑኤል ወደ አማኑኤል የሚያስወስድ የሚወስደው መንገድ አለ።
የሚወስደው መንገድ እሺ አዎ።
እ፣ እሺ በቃ አስልክሎታለሁ ሁለቱም product ነገ ይረከባሉ ችግር የለም።
እሺ ችግር የለም። እሺ መልካም ምሽት። እሺ አሜን አሜን። እሺ